hello
ሰላም ነው።
ኧረ ይሰማኛል። እሺ
delivery
ንገረኝ። order ነበር።
ሰላሳ አምስት ስልሳ ሰባት
እሺ አይልሃለሁ። ሰላሳ አምስት ስልሳ ሰባት እሺ ከቲጂ ነው። እሺ
ኬት ከቲጂ
እሺ ከቲጂ ቀበና ነው። ሳዲቅ ነኝ።
እሺ ሳዲቅ አይልሃለሁ።
አንድ ሰዓት ሆኗል። ይህና አስተካክል።
እሺ ባይ